ኧረ እንዴት ታዲያ ትክክል አይደለሁም? ሰላም ሰላም ነች ነውማ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
ከ ChipChip ነበር የምደውለው። ሰላም ነው?
እግዚአብሔር ይመስገን።
ያልተቀበሉ product አለ ዛሬ?
እ፣ አዎ ዛሬ አይደለም እ፣ ባለፈው ብዙ order ኦች ነበሩና እ፣ አንደኛው ቀርቶብኝ ነበር።
ምንድን ነው የቀረቡት?
ጥቅል ጎመን
okay፣ ጥቅል ጎመን አጠቃላይ ሀያ ሶስት- አልሞላ አዎ አልሞላ ብሎኝ group ኡ እ፣ ከሌሎቹ እንትኖች ጋር ዘገየና እሱ ሰላም ሀና፣ ሙሉ አለም፣ ዮናስ እና ዮሐንስ እና ሚና አጠቃላይ ሀያ ሶስት ኪሎ ሀያ ሶስት ነው።
ነገ መቀበል ይችላሉ?
ይቻላል።
የት አካባቢ ነው location? የት ይምጣሉት?
location እ፣ እዛው ላይ ያሳያችሁ እንትን በርበሬ በረንዳ
የት አሉት?
በርበሬ በረንዳ በርበሬ ቴፒ በረንዳ ማለት ነው። አዎ።
የት?
ቴፒ በርበሬ በረንዳ፣ ተክለ ሃይማኖት በርበሬ በረንዳ።
ተክለ ሃይማኖት። okay፣ እሺ፣ እሺ። መልካም ምሽት፣ ይመጣሉታል።
እሺ